hello ጤና ይስጥልኝ።
hello ጤና ይስጥልኝ።
አብሮ ይስጥልኝ። ዶምስቲው ነው የሚወጣው።
ማስታወቂያ አይቼ ነበረ ስራ እንቀጥራለን የሚል
ምን ላይ ነው ማስታወቂያ ያዩት?
ዩቲዩብ ላይ
እሺ፣ ከኢንተርኔት Donkey Tube።
ከሆነ አዎ፣ ከቪዲዮ ስር link አለ፣ መመዝገቢያ link አለ። በ link ኡ apply ያድርግ።
እ፣ link ኡን ከፍቼው ነበረ ግን ቪዲዮ ነው የሚያሳየኝ እንጂ ሌላ ምንም ነገር እንትን እያለልኝ አይደለም።
ከስር description ላይ ነው ለመመዝገብ ይሄን link ይከተሉ የሚል አለ። ከቪዲዮ description ላይ
okay ከቪዲዮ ስር ከቪዲዮ ስር
እሺ፣ ሞይ እሺ እሺ።